ሰላም ጤና ይስጥልን ችብችብ።
ሰላም ነው እናት ሰላም
እንትን ነበረ እንደ አጋጣሚ ቴክስት ቼክ ሳረግ እንትን አንድ እሺ።
ሁለታ እም፣ ስድስት መቶ ሀምሳ ሁለት ብር ወደ እናንተ ገቷት ተቆርጦ
ኦርደር እኔ አድርገው ነው?
ደግሞ አ- ምንም አረኩም ሮብ ይዤ ሐሙስ ሰጥቶልኛል ያረባ እሺ።
በአንዴ ደግሞ መቶ ሀምሳ ብር ላዛልዬ የሚሆነ ቼክ ልታረጉልኝ ነበር።
ኪስ ኪስ ኦርደርም ቁጥር የለም ስገባ ደሊላ የለም ዘጠኝ ንገሩኝ።
አስራ አንድ እሺ፣ ዘጠኝ አስራ አንድ ሀምሳ እሺ።
ሁለት እሺ፣
ሀያ ሁለት እሺ።
አርባ
አጠቃላይ ያዘዟቸው ኦርደሮች ደርሶታል።
እኔ አዎ ሁሉም ደርሶኛል። የቀረብኝ የለም።
ስንት ስድስት መቶ እ፣ አይሻልም?
ነው ያሉ።
ስድስት መቶ ሀምሳ ሁለት ብር okay። እስኪ check አድርጌ ል- ልደውልልዎት።
እሺ እንዳትረሺ ግን እባክሽ።
ወይ የቆረጠበት እንትን screenshot አይኖ የለዎትም?
አለኝ ይዤዋ- ማለት አሁን ቴሌብር ላይ ገብቼ እንትኑን screenshot ይዤዋለሁ።
እስኪ ይላኩልኝ። አርባ አራት ቤቱ እሺ ላይ ምን
ዜሮ አርባ አራት ዘጠኝ አርባ አራት ቆይ አንዴ ስልክ ያዥልኝ። ዜሮ ዘጠኝ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት እሺ አሁን እልክልሻለሁ።
እሺ እሺ